ሄሎ ጤና ይስጥልኝ። ከብታምሩ
አዎ፣ አሁን ደውልሽ ነበር ሲስተር።
አዎ ከአቤት እም- አህ አህ አህ፣ ከአቤት አዎ
እንዴት ነው? አልደረሰም አምቡላንሶቹ?
አልደረሰም። እንደገና የባለሙያው ስልክ እንትን እያለልኝ አይደለም፣ እየሰራልኝ አይደለም። እየሞከርኩለት ነበር እየሰራልኝ እ፣ የባ- አይደለም። ስደውል ነግሬያቸው ነበር።
እኮ የባለሙያ ስልክ ከ- ባለሙያዎቹን ላገናኝሽ እችላለሁ ከፈለግሻቸው። አሁን
no way which means እኛ ጋር ያሉት ባለሙያዎች ስልካቸው እየሰራልኝ አይደለም።
አዎ፣ እናንተ ጋር ያሉት ናቸው።
አዎ
ኦ፣ እሺ፣
ግን any time በጨረሱልኝ ሰዓት እ፣ እንትን እላለሁ፣ እደውላለሁ።
እሺ፣ እሺ፣ በቃ እሺ፣ እሺ።